ቴሌቪዥን ኢትዮጵያ ህይወትን ይባርኩ ምንደርዳው እግዚአብሔር ይመስገን። ደንበኛችን ይባርኩ ምንደርዳው
እንትን ነበር ማሽን የቢጫ ማሽን
ተበላሽቶቦት ነው ተበላሽቶ ሰዓቱ ደግሞ ማሽን ውስጥ ነው በ- በሚታሰረው ነበር።
ይቅርታ ደንበኛችን፣ ሰዓቱ ማሽን ውስጥ ነው። አልገባኝም። እባክዎትን ግልጽ ማ- በእንትን ቶክስጅን ጋር የምታገናኙ እንትን አለ
አዎ፣ ቶክስጅን የምታስሪው
እሺ እሱም ሟልቷል። ገባይ ለዛ እሱ መቀየር ስላለበት ወደ እንትን ስደውል እኛ ከአዲስ አበባ ውስጥ እንዳትወጡ ምናምን ተብለናል ምናምን አለኝ አቶ ስራፈል ጋር የት ኖት እርስዎ?
ደብረ ብርሃን ደብረ ብርሃን
ደብረ ብርሃን። እሺ እባክዎትን አዎ።
የቢጃይ መለያ ኮዱን ይንገሩ።
አሀ
የቢጃይ ቁጥሩን ይንገሩ። መለያ ኮዱን ይንገሩ። የቢጃይ መለያ ቁጥር
እንጃ ምኑ ላይ ነው ማሽኑ ላይ ነው መለያ ቁጥሩ
እሺ TIN number አለዎት አይደለ?
ስል ነበር አለኝ የኔ
እሺ TIN number ኡን ይንገሩ።
ዜሮ ዜሮ
ዜሮ ዜሮ አስራ አምስት
መስመር ላይ ያሉ ደንበኛችን አ
ዜሮ ዜሮ ደንበኛችን ድምፆት ተቆራረ አስራ አምስት አስራ አምስት
ዜሮ ዜሮ አስራ አምስት እሺ ሰላሳ ዘጠኝ ሀያ አራት
ጤና ይስጥልን ይሰማታል አ አ
መስመር ላይ ያሉ ደንበኛችን አ አለሁ አለሁ
ዜሮ ዜሮ አስራ አምስት ሰላሳ ዘጠኝ ሀያ አራት
ሰላሳ ሁለት ሀያ አራት ሰላሳ ዘጠኝ ሀያ አራት አዎ በጣም
ዜሮ ዜሮ አስራ አምስት ሰላሳ ሁለት ሀያ አራት ነው ያሉት አይደለም ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ አራት
ሰላሳ ዘጠኝ ሀያ አራት አዎ ስለሺ በሬ መስመር ላይ ጠብቁ አይ እሺ